ው ጤና ይስጥልኝ።
ጤና ይስጥልኝ።
ቱሪስት ካፌና ሬስቶራንት ነው?
አዎ፣ ከአሪፌ ነበር የምደውልልዎት ደንበኛችን እሺ።
POS ማሽኑ ላይ transaction እያየን አይደለም እና ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
አዎ አዎ። አይ አነጋግሯቸዋል። ማናጀር የደውሎላቸው ነው። ችግር ነበረን። ቀጥታ እየገባልኝ ስላልነበረ እሺ፣ የአቢሲኒያን እየተጠቀምኩ ነው።
አሁን ተስተካክሎሎታል?
የአቢሲኒያ ተስተካክሏል። አዎ እሺ። ደንበኛችን እ ደንበኛችን settlement ጠይቀው ነበረ ከዚህ በፊት እሱስ ተስተካክሎ?
ምናሽኝ
እሺ ይቅርታ አድርግልኝ።
ደንበኛ- ማናጀሩ ይደውልልሻል። አንዴ እኔ እሺ እነግርሻለሁ።
ደንበኛችን፣ እሺ መልካም ቀን